ደስ አላት ሴትዮ። የኔ ቆንጆ ምናምን ስትለኝ አሁን ስወጣ ቆንጆ ትፎግራለች። ትልቅ ሴትዮ ነች፣ በጣም ትፎግራለች። የድሮ አራዳ የድሮ የድሮ አራዳ
ሄሎ ሄሎ፣ አይ አይ ነው እንዴት ነሽ? ገብተዋል ደህና በያት።
ነሽ?
ሁለት ውሃም ጎሏል፣ ሁለት ውሃ እና ሻይ ቡና አምጪ በያት። አዳራሽ መከላከያ ላሉ ትሰራለች። እሺ አዎ፣ እሺ እሺ።
እሺ
ሁለ- ሁለት እንትን ነው፣ ሁለት በፍሬ እሺ።
እ ወይ አስራ ሁለቱን ታምጣል።
አስራ ሁለቱን ታምጣ።
አዎ አስራ ሁለቱን ታምጣና ሁለት ታስገባለች። እሺ እሺ